ጤና ይስጥልኝ።
አብሮ ይስጥልን።
ቦንጆር ካፌ ነው።
አዎ አሪፍ ፔ ነበር እንደውሎት አሪፍ ፖስ ማሽን
እ እሺ እሺ POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
አይ እስካሁን ምንም የጋጠመን ችግር የለም።
እሺ ደንበኛችን ምናልባት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እናመሰግናለን።
እኛም እናመሰግናለን። መልካም ቀን ይሁንልዎት።
እሺ